ዛሬ ለዛሬ ብቻ ነው። ሄሎ ሰላም ነው።
አቤት፣ እግዚአብሔር ይመስገን።
ግሩም ቀን ነህ አይደል?
አዎን፣ እሺ ቅዱስ ሳይክል 02 ካሸር ስንት ነው ሪሴት የሚደረገው? ካሸር ቱን ነበር ሪሴት ያደረኩት።
እ፣ አይ ካሽር ዋንን ሪኮል ያለበትን ማ ካሸር ዋን ነው ሪሴት እንዲደረግለት የሚፈልጉት?
አዎ፣ ካሽር ዋንን እሺ በቃ ሁለትንም ሪሴት አድርጌዋለሁ። በቃ እንት- እሱንም እ፣ የ- እንትን ይበሉ እሺ።
እሺ፣ cashier one ን አሁን በቅድሚያ ልኩትልኝ።
ይቅርታ ይቅርታ፣ cashier two ን እኔ ያደረኩት ለ- ለአሁን cashier two መስሎኝ በቃ አንድን አስ- አረግሎታለሁ አሁን።
እሺ፣ እሺ፣ እሺ መልካም ቀን ይሁንልዎ። እሺ thank you ለሁላችን።
እሺ እሺ